Hello ሰላም
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ወይዘሮ ብሩክታዊት የ summer camp program ተመዝግበው ነበረ። this week አቤት?
urg- ከስቴንፎርድ ኬስ ነው የምደውለው። የ summer camp program ደውለው ተመዝግበው ነበረ።
አዎ ነበረ፣ ግን የለሁም አሁን ከተማ ውስጥ እና አልተመቸኝም።
okay this week ነው የሚያልቀው ምዝገባው። እንዴት ነው?
እ?
this week ነው የሚያልቀው ምዝገባው። ለ August አዎ አይ ይመዘግባሉ አልቻልኩም እና ነው ለዛ ነው የተውኩትኝ። ትቼው ነው ነው።
ከሌላ ፕሮግራም ጋር ተጋጨብኝ።
okay ለ August ይመዘገባሉ።
እስቲ እንደ እግዚአብሔር ፍቃድ እስቲ ፕሮግራሜን አይና ነ- እንትን እላለሁ ይደውላለሁኝ።
እሺ እሺ።
እሺ፣ አመሰግናለሁ።
መልካም ቀን እንሉ።
አሜን ለሁላችን።